ሄሎ ሄሎ ጠና በለ ስማርት ራዲዮ
እሺ መነሻ ዳግማ አምሳል ኮንዶሚኒየም ዳግማ አምሳል ኮንዶሚኒየም ከሆና ቪዲዮ
እ፣ ለዶቭ ካፌ አስር ሸዋል
ዶፍ ካፌ አሸነም ቤት ወይ ንዛ ካልተይና እሺ
ሄሎ ሳይ ሰላም ነው አላም ትሰመራለህ text አድርጌልህ ደግሞ ደውልለት አዎ ወደ ኤርፖርት ነው እ እ